ወይ በፍቃዱ ወይ
አዘውት ነበረ እዚህ ግን ድጋሜ እየደወሉላቸው ቶሎ እንዲያወጡ ቶሎ እንዲያወጡልህ ቶሎ እንዲያደርሱልህም እየነግሯቸዋል። እሺ ስለዚህ ይሰሩላል ቶሎ።
okay። ስለዚህ እንትን off time ከገባ ግን እኔ complete አይደለሁም።
ለምን
off time ከገባ complete አይደለሁም እኔ ይልክ ታዘዋል እኮ ካልደረሰልህ አንተ ካልደረሰልህ እስከ ሰላሳ አምስተኛው ደቂቃ ድረስ የማያደርሱልህ ከሆነ ደውለህ አልደረሰልኝም በል። እንደዛ ነው የሚሻለው። አይሻልም?
እሺ already እኮ ሰላሳኛው ደቂቃ እያለ ነው።
አልሆነም። ኧረ አልሆነም። ገና አስራ አምስት ነው።
እሺ በደንብ አላየሁትም የሆነ